ያድናል ጌታዬ ያድናል ያድናል ብቻውን ያድናል ያድናል በሕይወት ያኖራል ያድናል ኢየሱስ ያድናል ያድናል ጌታዬ ያድናል ያድናል ብቻውን ያድናል ያድናል በሕይወት ያኖራል ያድናል ምን አስቆረቆረኝ ያድናል መቶ የልፋት በር ያድናል መግቢያው ኢየሱስ ነው ያድናል ወደ ሰላም ሀገር ያድናል ምን ይሰራልኛል ያድናል በዚህም በዚያም መሄድ ያድናል ያለ ኢየሱስ የለም ያድናል ካብሚያደርስ መንገድ ያድናል ኢየሱስ ያድናል ያድናል ጌታዬ ያድናል ያድናል ብቻውን ያድናል ያድናል በሕይወት ያኖራል አንተ ሰው ትፈለጋለህ ዘላለም መኖር ታይቶልህ አንቺ ሴት ይፈልግሻል አዳኝሽ ነፍሱን ሰጥቶሻል ያድናል ኢየሱስ ያድናል ያድናል ጌታዬ ያድናል ያድናል ብቻውን ያድናል ያድናል ዘላለም ያኖራል ያድናል ኢየሱስ ያድናል ያድናል ጌታዬ ያድናል ያድናል ብቻውን ያድናል ያድናል ዘላለም ያኖራል ያድናል ሁሉም አላፊ ነው ያድናል ያበቃል በቀኑ ያድናል ወደማያልፍበት ያድናል ወደ እግዚአብሔር ልጅ ኑ ያድናል በጊዜው ይሻራል ያድናል ሌላ ሁሉ እውቀት ያድናል ኢየሱስ ብቻ ነው ያድናል ለዘላለም እውነት ያድናል ኢየሱስ ያድናል ያድናል ጌታዬ ያድናል ያድናል ብቻውን ያድናል ያድናል ዘላለም ያኖራል ፈውሳለው ለነፍስም እረፍት በሱ ነው መኖር በሕይወት የሚያድን የሚታደግ ነው ኢየሱስ ለተማመን ነው አዳኜ ፈውሴ ተገኔ
አዳኜ ፈውሴ ተገኔ
ባንተ ነው ደህና መሆኔ
አንተ ነው ደህና መሆኔ
መቻሌ አቅሜ ብቃቴ
መቻሌ አቅሜ ብቃቴ
ኢየሱስ ጥበብ እውነቴ
ኢየሱስ